ይላኩልኛል።
ጤና ይስጥልኝ አሪፍፔይ ሳምሬት ነኝ። ባኮ ምን ልርዳዎ?
እሺ ትላንትና ደውዬ ነበረ
በምን ጉዳይ ነበር እ- ደንበኛችን?
ከንረዳዳ ሱፐር ማርኬት
ከየት አሉኝ?
እህ ከንረዳዳ ሱፐር ማርኬት እሺ
ትላንትና አስመዝግቤ ነበር። በቴሌግራምም ልክ ያለው ስድስት ሺ ሶስት መቶ አስራ አራት ብር ወደ account ገብቷል አልገባም የሚለውን
ትላንትና ደውለው አመልክተው ነበር።
አመልክተናል። አዎ
እሺ ደንበኛችን መስመር ላይ ጠብቁኝ፣ እያየሁሎት ነው።
እሺ እሺ
ደንበኛችን መስመር ላይ አሉ? hello አቤት ይሰማል።
መስመር ላይ አሉ? እሺ መስመር ላይ ስለጠበቁ እናመሰግናለን። እ፣ ጉዳዮ process ላይ ነው። customer ኡ ከመጣ ግን እ፣ እኛ ወደ እናንተ ስለሆነ ተመላሽ የምናደርገው ለ customer ኦቻችሁ እናንተ ብሩ መስጠት ትችላላችሁ፣ ተመላሽ ማድረግ ትችላላችሁ።
መግባት ለሚጎትሽ አዎ እኛ ወደ እናንተ ነው ብሩን ተመላሽ የምናደርገው። customer ኡ ከና customer ኦቻችሁ ከእናንተ ነው የሚወስዱት ብሩን ማለት ነው።
እሺ ግን እ፣ ትነግሩናላችሁ መግባት አለመግባቱ?
አ- አዎ statement ም request አድርጋችሁ እንትን ማለት ትችላላችሁ፣ መውሰድ ትችላላችሁ።
እሺ እ፣ ሂሳቡን ወደ እናንተ ነው የምንልከው።
hello process ኡ ስንት ቀን ይፈጃል? ሄሎ ሄሎ